Hello አቤት ጤና ይስጥልኝ እናቴ።
አብሮ ይስጥልን።
ከ TikTok ላይ እንትንሽን አግኝቼ ነው የደወልኩት።
እሺ የመኪና የማነው የዶልፊን አንድ ቀይ ነው
እየሰማሁት ነው አባት።
እሷን መኪና እንትን ለማድረግ ነበረ ለመግዛት ፈልጌ ነበር።
ምን መኪና?
ዶልፊን ፎርዲ
ሻርኩና
እ ሻርክ ሳይሆን አንድ ቀይ D4D Dolphin የሆነ አንድ ሚሊዮን አንድ ሚሊዮን ባንክ ያለበት እንደዛ መሰለኝ ከባንክ ጋር እንትን እናደርጋለን ምናምን Cash።
ብለሽ አዎ ላስረዳ።
እ ምን ያህል ነው ዋጋው? እዛ ላይ ዋጋውን አልጠቀሽውም። ደውሉልን ብቻ ነው ኦ፣ የሚለው።
ጠ- ጠቅላላ ሁለት ነጥብ አምስት ሁለት ነጥብ አምስት የሁለት ሁለት ሺህ አንድ ሞዴል የሚለው ማለት ነው።
አ
Okay መልካም። ስለዚህ መጥቼ ማየት እችላለሁ?
ሲመጡ ይደውሉልን።
መልካም እሺ።